hello ሰላም ጤና ይስጥልኝ ቴሌቪ
በዚህ እዚህኛው ጨዋታ ምናምን ለመጫወት ሶስት ቁጥር ረጅም ምናምን ያመጣል።
ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ምን አይነት አሁን ለምሳሌ ምንድን ነው ሽልማት?
ሽልማቶቹ እም፣ ላፕቶፕ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጅ የመጨረሻ ነጻ ትኬትና ነጻ ትሬን ያገኛሉ።
ሌላ
አሁን የዘረዘርኳቸው ናቸው ሽልማቶቹ።
ፓኬጅ እና ምን
ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጅ የመጫወቻ ነጻ ትኬትና ነጻ ትሬን ያገኛሉ።
ግን ጥያቄ ውስጥ ስንገባ በእንግሊዘኛ ነው ጥያቄ ምን አሉ?
በእንግሊዘኛ የሚመጣው
ይቅርታ ምን አሉ?
በእንግሊዘኛ ነው ጥያቄ የሚመጣው።
አ ጥያቄና መስሎ ይቅርታ እንግሊዝኛ ነው። መግቢያውን ብቻ ነው ወደ አማርኛ የሚቀይርለት።
አዎ፣ እሺ እሺ